ሄሎ ጤና ይስጥልን።
አብሮ ይስጥልን።
ከ WePlus Solution ነበረ ምደውልለው።
እሺ WePlus Solution application ላይ ተመዝግበው ነበር አይደል?
አ እና አሁን ላይ የተመዘገቡትን ሰርቪሶች system ላይ active እያደረግን ስለሆነ አ አንዳንድ ያልተሟሉ መረጃዎች ስላሉ ለማሟላት መረጃ ለመጠየቅ ነበር።
እሺ
እርስዎ የሚሰሩት የሚሰጡት service ምንድን ነበር ነው?
ማለት ያው ህንጻ መሳሪያ ላይ ነው።
ህንጻ መሳሪያ ሽያጭ ነው አ ወይስ- ሽያጭ ነው። ሽያጭ የህንጻ ችርቻሮ።
መሳሪያ ሽያጭ።
አ
እሺ እሺ እንትን ስሙ በ- በራስ ስም ነው የሚጠራው ወይስ ምን ህንጻ መሳሪያ ሽያጭ ነው የሚባለው? ሄላ ሄላ ሄላ ሄላ ሄላ